ጤና ይስጥልኝ የጥሪ ማዕከል እባክዎት የምንረዳው ሄሎ ተመስገን
ሰላም ሰላም፣ እንዴት ዋሉ?
እንዴት ነህ? አየህልኝ የትኬት ዋጋ
እ፣ ከየት ወዴት ነበር? ይቅርታ በመሀል ከ- ስልኮ ተቋርጦ ስለነበር ከእንትን ከአዲስ አበባ ሌሴቶ
ሌሴቶ ሌሴቶ ሌሴቶ አዎ፣ South Africa ማለት ነው።
ኦ ሳውዝ አፍሪካ ለሴቶ እሺ አንዴ ጠብቁኝ እባክዎትን እያየሁት ነው በመሀል ሌላ መንገደኛ ይዤ